ጤና ይስጥልኝ የጤና center ማዕከል ባክዎን ልርዳዎት?
hello አቤት
እንትን ትኬት ነበረኩት ነበረ
ምን አሉኝ?
አልመጣም። ምን አልከኝ?
አልተሰማኝም። ምን ምን አሉኝ? ምን ልርዳዎት?
ትኬት ለመቁረጥ ነበረ።
እሺ እሺ፣ ወዴት ነበር? መቀሌ።
አዎ፣
ለመቼ ነው የፈለጉት?
ቅዳሜ
ኦኬ፣ እሺ፣ ሌሎ ለአንድ ሰው ነው የፈለጉት?
አዎ፣
መሄጃ ብቻ ነው ወይስ ደርሶ መልስ?
ልሂድ ብቻ።
እሺ። እሺ የጠዋት በራ ነው ከሰዓት በራ ነው የሚፈልጉት?
አዎ፣ ስንት ሰዓት ነው ያለው?
okay actually sorry አንድ በራ ነው ያለው ግን እሱም ትንሽ እንትን ልልቦታል ይወደድቦታል ወይ የእሁድ ካልሆነ ይሄኛው almost business class ነው ስምንት ሺ አምስት መቶ አርባ ዘጠኝ ብር ነው
የእሁድ ምሽት የእሁዱ አራት ሺ ስድስት መቶ ዘጠና ስድስት ብር ስንት ሰዓት ነው ያለው? ስንት ሰዓት
እሺ እ አንድ ሰዓት አለ ጠዋት አንድ ተኩል ዘጠኝ ሰዓት እና ዘጠኝ ተኩል
okay፣ ከመሀል ስድስት ሰዓት ላይ ነው።
ሌ- ሌሎቹ ሙሉ ናቸው
ልጅ አይደለች ጠይቃት።
እሺ እሺ ስለ ስለደወልን አመሰግናለሁ